ሄሎ ሄሎ እናት
አቤት
አሁንም ሞከርኩ እምቢ አለኝ። ሌላ አማራጭ አይኖረኝም። የምትግረጂ ነገር ካለ
እንግዲህ በዛ ቁጥር ነው እንትን የሚሉት maybe የ reception ቁጥር ወይ ልስጥዎትና ደግሞ እ፣ ለ reception ጋር maybe ተላክሎ ዜሮ ዘጠኝ ሰማንያ ስምንት ቆይ እሺ፣ ቆይ አንዴ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስምንት ሰላሳ ሶስት ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ዘጠኝ አዎ እሺ እናት thank you ማበ